Hello
ጤና ይስጥልኝ።
ጤና ይስጥልኝ።
አቶ አብሬ።
መጂድ እ
አቶ መጂድ ሱልጣን ነዎት?
አ
ከአሪፍ ፔይ ነበር የምደውለው።
እሺ
እ ደሜያችን screenshot ላኩልን ብለኖት አላኩለንም ነበረ።
አረ በቃ አሁንማ እኔ ላይገኝ ምን ያደርግልኛል? ተውኩ።
ደሜያችን ስለማይገኝ- እ ልከውልን ብናየው ሊስተካከል ይችላል። ደንበኛችን
አይ አሁን በቃ እኔ መጀመሪያ ድጋሚ ሌላም የሚልክብኝ መስሎኝ ነበር። አንዴ ስለሆነ ቃል
እሺ፣ ደሜያችን እናመሰግናለን።
እሺ ነው